እስኪ አንዴ cashier code ይልኝ እስኪ አባት ይቻላል። እሺ ንገረኝ።
አስራ አራት
አስራ አራት ሰላሳ አንድ
ሰላሳ አንድ አስራ አራት ሰላሳ አንድ ዘጠና አራት እሺ
አርባ ስድስት
ሁለት ጨዋታ ልወስዳለሁ። እሺ እ?
ሁለት ጨዋታ ልወስዳለሁ።
እሺ ይሄኛውን እስኪ ሰላሳ አንድ
እሺ ሌላ አለ አዎ ሌላ አስራ አራት ሰላሳ አንድ አስራ አራት ሰላሳ አንድ ዘጠና ዘጠና ሁለት ዘጠና ሁለት አርባ ሁለት मुझे आगे कर रहे
እሺ ይህን ልወስድ ሁለት ጨዋታ ልወስዳለሁ። እሺ
እሺ እሺ እሺ እሺ ሌላ ትኬት አለ?
የለም የለም ሁለት ጨዋታ ልስጣለሁ እሺ